hello አቤት። ጤና ይስጥልኝ።
ምን ልርዳዎት?
ሰላም ኖት?
እግዚአብሔር ይመስገን።
አለን። የሆነ ዶልፊን መኪና አይቼ ነበር። አሁን
ሁለት ሺህ ስንት
እ
ሁለት ሺህ ስንት አባት
ሁለት ሺህ ሁለት ሺህ ስንት ሞዴል ነው ያዩት?
ይሄ ነጭ ዶልፊን ሞዴሉን በደንብ አልሰማሁም። ነጭ አይ፣ ቀይ ዶልፊን ቀይ ቀይ ዶልፊን
ቀይ ትዌልቲ ነው እሱ እኮ ዶልፊን አይደለም። ዶልፊ ትዌልቲ ነው?
ሲፎርዲ ትዌልቲ ትዌልቲ አይደል ያዩት? በቀይ ከሆነ በ- ትዌልቲ ነው አ በየባንክ ምናምን ጋር እናመቻቻለን ስላለሽም ብዬ ነው።
እኮ ሁለት ነጥብ አራት ነው ዋጋው።
እና ባ- ባንክ ስንት ነው የምታመቻችው?
ባንክ እ፣ ስድስት መቶ ይወጣልዎታል።
ስድስት መቶ
አ፣ እኔ አንድ አንድ ነጥብ ነው ያለኝ እጄ ላይ ሌላውን አይም- አያመቻቹልኝም?
እንደዛ አይሆንም አባል አንድ እሺ፣ ነጥብ ትዌል- አራት cash አንድ ነጥብ አራት ባንክ ነው እኮ ያሉ አይደል?
አ
አንድ ነጥብ አራት አይወጣም።
እሺ፣ ቢያንስ ሌላ አንድ ነጥብ ሁለት እ፣ እ?
አንድ ነጥብ ሁለት ነው ካሽ
አይ አንድ ነ- አንድ ነጥብ ሁለት እንኳን ቢያደርጉት ሌላውን እንትን እንነበረን እንሞክራለን። አ፣ ባንክ ላይ አሁን ላይ ባንክ ላይ እንትን እያለ አይደለም። የባንክ okay።
የብር እጥረት አለ ባንክ ላይ።
okay ሁለት ነጥብ አራት ነው አንድ ላይ ዋጋው።
አዎ ምን ዋጋው እንደዛ ነው።
እሺ ስሬል ምናምን ነገር በቃ ካ- እንትን ካሉ እደውላለሁ። ስሬል እሺ ሌላችሁ አባት እ፣ አነስ የሚል
እሺ ቴሌግራም page ኣችን ላይ ገብተው እዩ ማሊባባ dot net ላይ እሺ እሺ እሺ እሺ እሺ